Hello hello ሰላም ነው?
እግዚአብሔር ይመስገን። አቶ ሰዋሊ ነው ከአሪፍፔይ ነው የምደውለው።
አዎ እሺ ደንበኛችን አራት መቶ ብር ያጋጠመው ችግር ትላንት ነበር ያሉኝ አይደለ?
አዎ የላኩልኝ screenshot ግን ከሁለት ወር በፊት ነው።
እ፣ ግን እኮ ሪፖርት አድርጌያለሁ መጀመሪያ በ text message በዙ ቴሌግራም እያየሁ መጀመሪያ መጀመሪያ ላይ አለ።
ደንበኛችን የላኩልን እ፣ እንዳለ የዜሮ ስድስተኛ ወር ላይ ነው። አሁን ስምንተኛ ይሄ ወር ላይ screenshot ያልሆነው screenshot text አለ ከላይ ሂጂ text አለ እሺ።
ይሄኛው ከላይ ያለው text ደግሞ text ኡን እሱ ነው ያለው።
የሰባተኛ ወር ነው ደንበኛችን።
text ኡ ጽሁፉ አዎ የሰባተኛ ወር ነው። ድጋሚ አረገ ያደረገው ይኸው ውድ እሺ።
ሶሃሊ በአስራ ዘጠኝ ዜሮ ሰባት ሀያ ሀያ አራት ነው የሚለው ከላይ ያለውም በአስራ ዘጠኝ ዜሮ ሰባት ሀያ ሀያ አራት ነው የሚለው ደንበኛችን። ድጋሚ check text ኡ?
አድርገው ይላኩልን።
እ፣ እ፣ አዎ ደንበኛችን እ፣ እ።